ሄሎ ጤና ይስጥልኝ።
በቃ አሁን ደውዬልሽ የነበርኩት ነው። ላኪልኝ በቃ አምቡላንሱ።
አናገርካቸው ሪሲቨር?
አናግሬያቸዋለሁ። ሁለቱንም ኬራቲኒውንም አናግሬያቸዋለሁ። ያው አንቺን ደግሞ እንትኑን አናግሬሻለሁ።
አይ ቃል- አምቡላንሱን በዛው ማናገር ትችል ነበር። እነሱ ብዬ ነው እ፣ አላናገር አ- አላናገርኳቸውም። ልደውል እንደ መልሼ በዛው አዎ ደውልላቸው። ነርሶቹ አሁን እኔም ብትሰጠኝ ስትሉም መልሼ ለእነሱ ነው የምልኩልህ።
እሺ፣ ምን ልበላቸው አሁን ደውዬ እነሱን?
አምቡላንስ እንፈልጋለን በላ እሺ፣ እሺ፣ ለትዝታን ነው ልበላቸው። አ?
ለፊዚስካ ነው እሺ